amigos.
ሄሎ
ትሽ ሄሎ ሄሎ ሀብትሽ እንዴት ዋልክ?
እግዚአብሔር ከቲፒኦ ነው የምደውልልህ። አንተ ጋር ተመድቤ ነበር እዚች ሳር ቤትና ሜክሲኮ ጋር።
እሺ
የቱ ጋር ነህ? ዱጣ በር ጋር?
አዎ አዎ
እሺ እሺ እሺ መጣሁ እሺ